Hello አቤት ተቋረጠብን አይደል?
እየሰማሁሽ ነበር። አንቺ አይሰማሽም ነው መሰለኝ።
እንዴ? እሺ።
አዎ፣ ሀምሳ service እና ሀምሳ user ለመዘገበ እሺ አንድ ሺህ ብር ቦነስ አለው እሺ።
እና ደግሞ የወር ደሞዝ እንደምታስታውሹ ስድስት ሺህ ነው።
አዎ አዎ።
በቃ ሌላው ጥያቄ ምናምን ደግሞ ስትመጪ ይቻላል።
ነገ ነገ ጠዋት ሶስት ሰዓት ላይ ነገ ጠዋት ሶስት ሰዓት ላይ።
እሺ እሺ፣ መልካም ቀን። አመሰግናለሁ።
እሺ። Thank you።
ሩሃማ አይደል?
አዎ አዎ።
እሺ፣ አመሰግናለሁ።
ለሌላ ስልክ ደውለሽ አላነሳችልሽ ነበር። It's okay አይደል? ብትመጣ ችግር የለውም።
አዎ፣ ግን ማናት ማናት ታስታውሽ?
እጹብ ድንቅ።
እጹብ ድንቅ ምልክት ላድርግባት።
አዎ አሁን ደውይላት።
እሺ፣ እሺ፣ አመሰግናለሁ።
እሺ እሺ